Hello ጤና ይስጥልን።
አቤት ከአሪፍ ፔ ነበር የምደውልዎት። ደንበኛችን ቅዳሜ ዕለት ደውለውልን ነበር የሚፈልጉትን አገልግሎት አግኝተዋል?
እ የት ከየት ከአሪፍ ፔ አ አዎ እንትን ብሎ ነበረ ብር በእናንተ ተጠቅሜ ወደ ኩዊክ ብር ብር ሳስገባ እሺ አየር ላይ ቀርቶ ነበረ። በነጋታው ጠዋት እነሱ ጋር ሪፖርት አድርጌ ስለነበረ እንትን አደረጉልኝ፣ ተስተካከልሎት?
ተስተካከለልኝ። አዎ አዎ ደንበኛችን እናመሰግናለን። መልካም ቀን ይሁንልዎት።
እሺ thank you እሺ እሺ